ኢየሱስ ባንቺ ፍቅር ታምሜ ታምሜ ነጠፈ ስጋና ደም ምከራው ምከራው ከሰማ በአበው ተረት ገንዘብ የሚገኘው በሀያ ልብ በአርባ ዓመት አለችኝ እማታዝባ በፍቅርሽ ስዬ ስገባ ስመኝሽ ሳይሽ ደክሜ ነጠበት ስጋና ደም
ስጋና ደም ስጋና ደም ስጋና ደም ስጋና ደም
ልባቶ ሳይደክም የሚጦር በጎልማስነቱ እንደ እኔ በፍቅር ራደ ሞልቷል በየቤቱ ልክ አይደለም ሆን የማተረቱ ፍቅርን አሳቦ ሰው ሲቀመጥ ቤቱ ለምሳላንቺ አይሆንም እንዴ ልባጥቻለው ተረንጃለኝ ከአንቺ ሌላ ወደ ኋላ ከአንቺ ሌላ ወደ ኋላ ከአንቺ ውጪ ወደ ውጪ ከአንቺ ውጪ ወደ ውጪ ከአንቺ ሌላ ወደ ኋላ ከአንቺ ሌላ ወደ ኋላ ከአንቺ ውጪ ወደ ውጪ ከአንቺ ውጪ ወደ ውጪ ምከራው ምከራው ከሰማ በአበው ተረት ገንዘብ የሚገኘው በሀያ ልብ በአርባ ዓመት አለችኝ እማታስባ በፍቅርሽ ስዬ ስገባ ስመኝሽ ሳይሽ ደግሜ ነጠባት ስጋና ደም
ስጋና ደም ስጋና ደም ስጋና ደም ስጋና ደም
እንዳይሆን ላማለኝ በሰማይ ወተቷንም አላይ አጥቼሽ ቁም ሳይሆን ጥረቱ እሺ በኝቱ ልክ አይደለም ሆይ የማተረቱ ሰው ቤቱ ሲቀር ከነምኘቱ እንዳልቀመጥ ጥሬ እንድበላ ውዴ ልብሽ አልኩት አደራ እኔስ ያላንቺ አይሆንልኝ ልባጥቻለው ተረንጃለኝ ከአንቺ ሌላ ወደ ኋላ ከአንቺ ሌላ ወደ ኋላ ከአንቺ ውጪ ወደ ውጪ ከአንቺ ውጪ ወደ ውጪ ከአንቺ ሌላ ወደ ኋላ ከአንቺ ውጪ ወደ ውጪ